ሰላም ጤና ተባኮ ምን ልወጣው ሄደው እማ hello፣ አቤት ሰላም ነሽ ውዴ?
ሰላም አለ- አለን።
እ- መቼ ዕለት መሰለሽ? ቅዳሜ ዕለት ማለት ነው።
እሺ ፓስታ ይመጣልኝ ነበረና እሺ እ- stock ላይ የለም ሰኞ ይመጣልሻል ብለውኝ ነበረ። ዛሬ እዚህ ነው እየጠበቅኩ ነበር ይደውሉልኛል ብዬ ምንም የተደወለልኝ ነገር የለም። ሰባት አበራ- አበራሽ ኖት አዎ ማን ላይ ነበር ያዘ?
በእኔ ራሴ ነኝ create ያደረኩት
okay ፓስታ በሀያ አንድ ነው order ያደረኩት።
ምናምን በሚል አዝዤ ደውያለሁ። የዛን ዕለቱም እንዳልመጣልኝ አሳውቂያለሁ። stock ላይ ስለሌለ ነው ይላካል ነው ነበረ አዎ፣ አዎ ትላንት ደውለውም አላሳወቁም።
ትላንት አላሳወቁም። ያው ሰኞ ስላለችኝ ደውዬ አርባ አራት ቤት ስልክ አላችሁ አይደለም?
አዎ በእሱ ደወልኩና ሰኞ ስላለችኝ በቃ ሰኞ እንትን ይላለሁ። እስካሁን still now ም ራሱ በቃ ይመጣል ይደውሉልኛል እያልኩ አዎ።
ነበር። ማንም የደወለ የለም።
ይቅርታ በጣም ነገ የሚወጣ order ይሆናል። እዚህ ጋር አሁን ዛሬ እንደወጣ አያሳይም እና ነገ መቀበል ይችላሉ። ይምጣሉ።
አዎ አዎ እፈልጋለሁ። ፓስታውንማ የት አካባቢ ነው?
ሩዝ እናድርግ ስትለኝ አይ ፓስታውን ነው የምፈልገው እኔ አልኳት።
እሺ የት አካባቢ ነው የሚመጣሉት?
ፋፋ
ፋፋ የት ነው? ይቅርታ ፋፋ ወደ አቦ ወደ ሳሪስ አቦ ሳሪስ አቦ።
አዎ እሺ እሺ ነገ እንልክሎታለን። እሺ በቃ ሌላም ነገር አሁን order አረግና አንድ ላይ ይዛችሁ ትመጣላችሁ። በቃ አዎ ይቻላል፣ መውጣት ይችላል። በዛ መልኩ ችግር የለም። መልካም ምሽት። እሺ እናቴ እሺ።